ምንድን ነው?
ትናንትና መልስ አሳንሳለች።
የሚገርምሽ አሁን መልስ አጎ
በጣም ነው የጠየኳት እንትን እንዳትል ብዬ ማለት ነው። እ ስራ ቦታ ሆኖ ስራ ቦታ ወይ ቤቷ ጎኖ ገብተሻል ነው።
እንደዚህ ተቀይራለን ሰላም ጤና ይስጥልን።
ጤና ይስጥልኝ።
አቤት እ ከችፕችፕ ነበር የምደውለው።
እሺ።
ይቅርታ ያልመጣ product ነበር ታደለ አቮካዶ።
አዎ።
እሺ ዛሬ እንዲመጣ ለማድረግ ነበር። መቀበል ይመችታል?
አዎ። እንሰራለን።
እ እንትን እንኳን አላወቅኩም። ያው ከስድስት ሰዓት ምናምን በኋላ ይመጣሉ።
Okay። እሺ። ችግር የለም እቀበላለሁ።
እሺ የት ነው እንትኑት? ኮልፌ ነው አይደለ? የሞሉ አዎ። አለም ባንክ ቤት አለ አለም ባንክ።
እሺ እሺ። Driver ሲደርስ ይደውላል። እ ስልክ ያንሱላት።
እሺ። እሺ።
እሺ መልካም ቀን።